Hello hello ጤና ይስጥልን። ቤት ቤት ያው አሁን እንትን ብሎብኝ ነበረ።
ምን withdraw ሳረግ ሁለቴ አንዴ አውጥቼ ሁለቴ ደግሞ ዝም ብሎ መቶ መቶ ብር ቀነሰ። withdraw ወዴት እንደሆነ አላውቅም።
ወደ አንተ ውዝዶ አላደረግከውም?
አላልኩትም። አዎ
እሺ check ላድርግልህ፣ ጠብቀኝ።
እሺ
ሻይና ቡና እየተባለ
ቤት ቤት ቁጥርህን ንገረኝ።
ቁጥሯን
ቤት ቤት ስል ቁጥርህን ንገረኝ።
ዜሮ ዘጠኝ
ዜሮ ዘጠኝ አስር አስር አስር ስልሳ አምስት ስልሳ አምስት ስልሳ አምስት ዘጠና አምስት ሀያ ሰባት ዘጠና አምስት ሀያ ሰባት እሺ Hello ሌላው እ ሁለት ሺህ ብር ነው ያልከኝ?
አይደለም አዲ- ኦ- አ- መቶ መቶ ብር አንድ ሺህ ሁለት መቶ ብር withdraw አድርጌ አንድ ሺህ ከዛ ብር በኋላ- ሁለት መ- አንድ ሺህ ሁለት መቶ ብር ገብቶልሃል።
አ አ መቶ መቶ ብር በ voucher ነው የወጣው።
ምንድን ነው ወቸር እንዴ እኔ እንትን አላልኩትማ
በ voucher አንተ አላወጣኸው?
አላወጣሁትም አዎ እሺ በ voucher ኡ እዛው ላይ ነው ያለው ማለት አላ ሌላ account ውስጥ አልገባም።
አልገባም።
እንትን ውስጥ ግባና እ deposit ውስጥ ግባና እሺ፣ voucher history አለለ account history ላይ ስትገባ ማለት ነው።
account voucher ውስጥ history ላይ ኮድ አለች፣ voucher code የምትል እ የሁለቱንም መቶ መቶ ብር ኮድ ያሳይሃል።
አ ኮዱን ያሳየኛል አዎ ኮዱን እሱን መልሰህ ውሰድና deposit አድርገው። voucher እንምረጥና voucher code የምትለው ላይ voucher ኮዷን አስገብተህ መልሰህ እሺ።
deposit አድርገው።
እሺ ግን ለሌላ ጊዜ password ህን ቀይረው አታክ እንትን ካላደረግከው እ፣ ሌላ password ህን የሚያቅ ሰው አለ ማለት ነው።
አረ ማንም የለም ያው እንዳጋጣሚ ካል እንዴት እንደሆነ አላውቅም ስለዚህ እ፣ እንግዲህ ወይ በ- ለማንኛውም ግን password ህን ቀይረው።
እሺ እሺ
እሺ አመሰግናለሁ ችግር የለውም፣ እሺ thank you ችግር የለውም፣ ምን ችግር የለውም።
ቤት ቤት